ፊዝ ባለፈው ከሸዋሮቢት አስቻለው ግሮሰሪ ለማሰራት ልከን ነበረ
እሺ ደንበኛችን
እና አሁን ሊመጣልን አልቻለም።
አለ ፍሪጅ ሊሰራ ወደዚህ ልከው ነበረ።
አዎ ወደ አዲስ አበባ መጥቶ ነበረ።
እሺ ደንበኛችን ቢጃ ዶትን ነግሩኛል።
አዎ ቢጃ ዶትን ይንገሩኝ ደንበኛችን
የፍሪጁን የእርስዎን የቤቱን ቢጃ ID
okay አስቻለው ግሮሰሪ ነው።
የእርስዎ መለያ ቁጥር ተብሎ message መጥቶሎታል።
አዎ ሚ- message ኡን ልንገርሽ እስኪ መልሼ message ላይ ልደውል።
ያሉ እሺ ደንበኛችን መልስ ደውሉ።
እሺ እሺ